ጤና ይስጥልኝ አሪፍ በቴሌግራም ነው የምንልከው።
okay አሁን በቴሌግራም ላከው አልሽኝ መሰረት ልኬያለሁ ሙሉውን።
ኦኬ ሲሳይ ሲሳይ ኖት?
አዎ እሺ እ እያስተላለፍኩልዎት ነው ጉዳዮትን።
እሺ ባጭ- ሌላ ባጭ- ሌላ አካል የምተላለፈው
አዎ እ ያሉት ቴክኒሻኖች screenshot ኡን እልክላቸዋለሁ አይተው check አድርገው በትክክል withdraw በትክክል እንደተቀነሰውበት እና እንዳልተቀነሰውበት check አድርገው እ ችግሮትን ይፈቱለታል።
ያን ቀን ከ- ከዚህም አቢሲኒያም ሪፖርት አድርገዋል እናንተ ሄሎ
ሄሎ
ሄሎ አይሰማም እኮ- አዎ አዎ ደርሶኛል። አዎ እያየሁለት ነው ጉዳዩትን አስተላልፍሎታለሁ።
okay አቢሲኒያዎችም ወደ እናንተ ሪፖርት አድርገዋል ብዬ ነው ያለውን ነገር በዛ መራገጥ ትችላላችሁ ስለዚህ በጣም ምላሽ ሰጠኝ ደስ ይለኛል ምክንያቱም በጣም ዘገየ
እኮ አዎ እሺ ጉዳዩትን እያየንሎት ነው።
okay